ሄሎ ሰላም ጤና ይስጥልኝ ቤት አዎ ሰላም ነኝ።
አለን እግዚአብሔር ይመስገን።
አሜን። በእናቴ ምን ነው ውስጥ ትራወል ገንዘብ አልመጣም። እኔ ጋር ዜና አሁን
እሺ ትራ- እንዴት ነው ዊዝዶ አድርገው ነው አዎ
ወደ ቤት ቤት ነው ከቤት ቤት ነው ባ- ቤት ቤት ቤት ነው ወደ ቤት ቤት ወደ ቤት- ወደ ቤት ቤት እ፣ እና ተለብ
ከቤት ቤት ወደ ቴሌብር ደውለውልህ ነበረ እንዴ?
አ?
አሳውቀ ደውለውልን ነበር አሳውቀውን ነበረ
አይ እኔ- አልደወሉም እኔ ጋር።
አልደወልክም?
አዎ፣ በፊት ነው አሁን የደወልክ- እ፣ አይ እ፣ እሺ የቤት ቤት ቁጥሩ ይሄ ነው?
አይ አይደለም እሺ የቤት ቤት ቁጥሩን ንገሩኝ። እሺ
ዜሮ ዘጠኝ እሺ
ሀያ ዘጠኝ ሀያ ዘጠኝ
አስራ- አስራ ስምንት አስራ ስምንት አርባ ስምንት አርባ ስምንት ሰማንያ ስምንት
መቼ ነበረ?
እ፣ ምንድን ነው ትናንትና ነኝ እሺ ስንት ብር ነው?
ከና- ከናሁን ስድስት ሰዓት ነኝ ከናሁን ስንት ብር ነው?
አ- አራት መቶ
ትላንት ነው አይደለ?
አዎ
SantimPay ላይ እየጻፈ ያለ ሰው አለ?
አ?
አንዴ ይቅርታ አባቴ። እሺ መስመር ላይ ጥገኝ።
እሺ SantimPay ላይ እየጻፈ ያለ ሰው አለ? አ would you please የምትለውን ብቻ ነው ያጠፋት። አረ ኮዱ አለ። ጻፍ ስልክ ላይ ከሆነ ሄሎ ሄሎ
የሳ- የ SantimPay የ system ችግር ስለገጠማቸው ነው። እሺ አባ ትንሽ ቆይቶ ይገባልሃል። እሺ እሺ እሺ እሺ አሳውቀንልሃል።
እሺ እሺ እሺ፣ ስለደወልክ እናመሰግናለን። እሺ እሺ እሺ እሺ እም? አላኩትም ኮፒ